ሄሎ
ጤና ይስጥልኝ። እንዴት አደራችሁ?
ሰላም ጤና ይስጥልኝ። እንዴት አደርክ?
አለ ይመስገን። ትናንት መጥቼ ነበር። እየሸት ነው ማሽን ጎራን ለማስወጣት እና ስለሚቆይ ስለሚቆይ ነገ ጧት ብለህ ነበር። አልጮናል ልምጣ
ቼክ ላደርግልህ።
እሺ፣ አዎ የህይወት የሚል ህይወት አድርግኝ ከኮምፒውተር ጋር የሚገናኝ ነው ማሽን።
ኖ አረ ኖርማል ነው። ሰማያዊ እሺ፣ እሺ። ያቡ ቆይ አንዴ። እሺ፣ እደውልልሃለሁ በሌላ ቁጥር።
እሺ